ጤና ይስጥልኝ Best Bet ረድኤት ነው የምንረዳው?
Hello ጤና ይስጥልኝ። እንትን ነበረ ወደ ቴሌብር transfer አድርጌ ማለት ነው። አየር ላይ ቆመ አልገባም።
እሺ የ Best Bet ቁጥራውን የደወልክበት ነው?
አዎ
ስንት ብር ነው?
ስምንት እሺ
ዮኒ አማ ነው።
ሄሎ ሄሎ ዜሮ ዘጠኝ ሰባ ዘጠኝ አርባ ዘጠኝ አስራ ስምንት አስራ ሁለት አዎ ቴሌብር account ነው።
አዎ እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እሺ እናቴ thank you እሺ እኔም አመሰግናለሁ። መልካም ቀን።
እሺ አሜን